ጤና ይስጥልን ቤት ዘዴት ነው የሚነዳው?
አልከፍትልኝ አለኝ
ምኑ?
ቤቲንጉ ማለት ነው በሞባይል
ማለት ሎጊን ነው አላረግ ያለክ?
አ፣ በፊት እ፣ ብቻ እንዳድ ለመክፈል ነበረ እ
ለመክፈል ነበር ስልክ ቁጥር ምናምን አስገብቼ እሺ ፓስወርድ- ፓስወርድ ሳስገባ ፓስወርድ ቤቱ ጋር እንደሚልክ አልገባኝም message ላይ ነው የሚልክልህ
አልገባልኝማ message ላይ message አልጋ account ዜሮ ዘጠኝ ብለን የከፈትከው ዘጠኝ ብለን የጀመርከው ዘጠኝ ብዬ ነው የጀመርኩት።
እሺ refresh አድርገህ እስቲ ሞክረው ብዙ ጊዜ ከሞከርከው አንዳንዴ ላይገባልህ ይችላል
እኮ ብዙ ጊዜ ስለሞከርኩ ነው መሰለኝ
እ ብዙ ጊዜ ስለሞከርኩ ነው መሰለኝ
እ፣ እኮ ቢ- ብዙ ጊዜ ከመ- ከሞከርከው ላይገባልህ ይችላል ቀስ አን- አንድ ሰዓት ምናምን ቆይና forget password በለው
እ፣ እሺ
አመሰግናለሁ።
እሺ እኔም አመሰግናለሁ